ሰላም ጤና ይስጥልኝ። ታሪንሴ ሰላም ነው።
እግዚአብሔር ይመስገን።
ከ We Plus Solution ነበር የደወልኩት። ሰላም እባላለሁ።
ከምን ከምን አለ ከ We Plus Solution ነበር።
ከ We Plus Solution አዎ We Plus Solution We Plus Solution እሺ።
አዎ አዲስ መተግበሪያ develop አድርገን ነበርና ድርጅቶን በማስመ- በማስመዝገብ በነፃ ማስታወቂያ ማሰራት ትችላላችሁ።
okay እሺ። ስለዚህ አሁን የጥሪ ማዕከል ላይ ስለሆነ የደወሉት እ፣ እሺ።
ስልኮትን ይዘውና ከዛ በኋላ operational manager ሯ ነው ይሄን የሚመለከተው እም፣ ለእሷ እናስተላልፈዋለን። interested ከሆነች እና እ፣ ፍላጎት ካላቸው እ፣ ትደውላለች ማለት ነው። በዚህ እሺ፣ አመሰግናለሁ።
ስሞትን ማን ልበል ሰላማዊት።
ሰላማዊ አዎ link ኡን መላክ እችላለሁ። በዚህ ልላክልሽ link ኡን።
እ፣ ይቻላል እ፣ እና ግን ስሙንም እስኪ በትክክል በደንብ እንትን አላልኩትም።
Play Store ላይ ወይም App Store ላይ We Plus Solution ዊፕላ ዊፕላ ነው We Plus We Plus አዎ ዊ ፕሮቫይድ ፕላስ።
የሚ አዎ We Plus Provide የሚለውን አውርዳችሁ መጫን ነው። ልክ እንደ ጂጂ አይነት app ነው።
okay እሺ እሺ We Plus እ፣ Solution አዎ።
እሺ።
link ኡን መላክ ማን አለ?
ይችላል። ሰላም ስሞትም ማለት ሰላም ማለት በቃ መላክ ሰላም ይችላል።
ይቻላል።
link ኡን ልላክ።
ይቻላል ነው እንልክላትና ከዛ communicate ታደርጋቸዋለች።
እሺ፣ በጣም አመሰግናለሁ። መልካም ቀን።
እሺ እሺ መልካም